እሺ ያዡ hello ሰላም ጤና ይስጥልኝ። ቤት ስሜት ጤና ይስጥልኝ።
አቤት ብር ላኩና ወደ የራሴ account እህ፣ ወደ ቴሌ ብር ላኩ።
እሺ በዚህ ቁጥር ነው አይደለ? በዚህ በደወልክበት አዎ በዚህ ቁጥር ነው።
እሺ ዛሬ ነው አይደለ?
አዎ ዛሬ አሁን ስንት ነው ያልከኝ? ስንት ብር?
ሀያ- ሀያ ሶስት ሀያ ሶስት ሺህ ብር።
አዎ እሺ ቀንዴ እሺ ያው ሊገባ ትንሽ ቆይቶ processing ላይ ስለሆነ ትንሽ ጠብቀውና ይገባልሃል። እሺ ወየ እየ እሺ ታገኘ አባቴ። እሺ ስለደወልክ እናመሰግናለን። መልካም ቀን።
እየ thank you እሺ እሺ